ሄሎ ሄሎ
ሄሎ ሄሎ ሄሎ ይሰማል? መቅደስ እንዴት ነሽ?
መቅዲ የለችም። እማ እኔ እዚህ የምሰራ ነኝ፣ ሰራተኛ okay ነኝ።
ነው።
አዎ እሺ እኔ ነኝ የማዋራሽ።
እሺ
እ። ሄሎ ሄሎ ሄሎ አይሰማም?
ይሰማል? አዎ ለምን እምቢ እንዳለ ማለት ነው። ይሄኛውን አንዴ ዚቦክሱን ከከፈታችሁት በኋላ አለ አይደለ?
እ ዚቦክሱን ከከፈታችሁት በኋላ የስፒኑ ይመጣ የለ?
አዎ አሁን ልክ እንደዛ ሲሆን እዚች ጋር ይሄ ይቴሻል ይሄ ከርሰሩ
ከስር ያለው እ
አዎ አዎ ሶ እቺ እንደዚህ ከርሰሩን አንስተሽ ቆይ አይተሻል እንዴት እንዴት እንደምትከፍቸው አንዴማ እሺ እሺ
እንደዚህ load አድርጎ ከጨረሰ በኋላ ልክ የ spin ኡ ሲመጣ ይቺኛዋ cursor ኧሯ ላይ home home ኡን ስትነኪ keyboard ኡ አለ አይደለ አዎ የተለያየው display እንዲመጣልሽ ማለት ነው። ይቺኛዋ እ፣ ይቺኛዋ እንደዚህ ብድግ ታደርጊያትና right click ስታደርጊው open manager የሚል ይመጣል።
አዎ ከዚች ነው open manager ን click ታደርጊውና ለምሳሌ እዚህኛው display ላይ spin ከሆነ እንዲያጫውትሽ የፈለግሽው እዚህኛው ላይ ደግሞ keno keno ን click spin ን click አረንጓዴ እንደዚህ color ኡን እስከሚይዝ ማለት ነው።
እ፣ click click ታደርጊያቸውና ይሄኛው እንደዚህ ሪሙቭ ስታደርጊ ከዛ ይኸው ይሄም ይከፍታል ያም ይከፍታል ማለት ነው።
እሺ እንደዚህ ነው። እሺ እሺ በዛ ነው ያስቸገራችሁ። እሺ እሺ
thank you።
thank you እሺ እሺ